ስህተት እየሰራች አይደለም። በቃ እኔ እኔ ያለሁት ሀና በቃ እና እኮ በቃ ተጫረሽ በቃ ሄሎ።
ነገር ሰርተህ መጨረስ ነው ስፖርት ነው ባኮ የምንለቀው ያልኩት እኮ ሌላ ነው።
ዊዝድሮ አድርጌ አልገባልኝም ማይ
እሺ እ ቴሌግራም ላይ ይልከውልናል ስክሪንሾት አድርገው አዎ ልክ ያለው ሌላ መቼ ነበር የላኩልን
ትናንትናም ከትናንት በፊትም ልክ ነበር
ማን ነው የሚለው የቴሌግራም ስሞት እ ቆይ ልይልሽ አንድ አህመድ አህመድ አላት ቆይ ቆይ ልይልሽ እሱ በለውማ በ- እንዲህ በይ ነው ዳታው ሁለት ቁጥሩን ንገራችሁ ስልኩን ልንገር
እሺ ይቻላል
እ አስራ ሁለት
አንዴ እሺ አስራ ሁለት እሺ ሰማንያ ስምንት
እሺ
አስራ ሶስት ሀያ ስምንት
አህመድ ነው ያሉን አህ- አህመድ አይልም ልብ ቅርጽ ናና ያለ
እሺ የትኛው ብር ነው
አ- አራት ሺህ withdraw የሆነ የመጨረሻ ከላይ ያለው አራት ሺህ አራት መቶ ስልሳ
ዛሬ ነው ያናገሩን አይደል
ትናንትም
ዛሬ ነው የመለስንልዎት
የተመለሰው አዎ ዛሬ
እሺ በድጋሚ አስተላልፈን እንድወጣ መልስ እናገኝ እናሳውቆታለን ቴሌግራም ላይ የተከታተሉ እሺ መልካም
እና እንጀምረው እንጀምረው